ሄሎ ጤና ይስጥልን ቢስ ቢስ ገና ጨናምነሽ ሰላም
ቤት ቤቱ እንትኑን ላከዋል፣ ግን አልገባም። ቢሮ ምን ሆነ? በጣም ስለቆጥዋል።
ዊዝድሮ ነው ዲፖዚት ነው
ቤት ቤት እኮ ዲፖዚት አድርገ ነው ዊዝድሮ
አዎ፣ ቤቱ ነው ዊዝድሮ ዛሬ ነው ወጪ ነው ያዘዝከው?
አዎ፣ ወጪ ነው ሳኩን አካውንት ቆርጠዋል። ብሩን አልገባም።
መቼ ነው?
አሁን ሌላ ብር ላከው፣ ሌላ ብር ገብተዋል።
ስንት ብር ነው?
መቶ ሀምሳ
እሺ ወ- ከየት ነው? ከቴሌ ብር ወደ ቤት ቤት ነው የላከው መቶ ሀምሳ ብሩ በ account ላ ሺህ ብር ነው ላከው።
እኮ መቶ ሀምሳ ብሩ አዎ፣ ወደ መቶ ቤት ሀምሳ ቤት ነው ያስገባኸው?
አዎ ወደ ቤት ቤት ማለት ነው ከቴሌ ብር
ከሲ አካውንት ላይ ሺህ ብር ነው ያስገባ።
እሺ።
ሺህ ብር እና እና ከተ ከስንት ከየት ነው?
ቤት ከሲ ቤት አልገባ ቤት ቤት አልገባም ግን ብሩ እኮ ከቴሌ ብር ነው አይደል?
አዎ እሺ ዋትሳፕ አለክ?
ዋትስአፕ አለ። አዎ እሺ እሱ ይሄ ይሄ ሜሴጁ እንትን ለማ እ፣ ሜሴጁን ላክልኝ አሁን የቴሌ ብር ይሄ መቶ ሀምሳ ብሩ ማለት ነው። ሜሴጁን ላክልኝ ቴሌግራ እንትን ላይ እሺ ዋትሳፕ ላይ
ይሄ ልክ ቁጥሩ ላይ ዋትስአፕ ለማ ሌላ ቁጥር አድርግ እም እም።
ሌላ ቁጥርን አድርግ።
ሌላ ቁጥር አዎ WhatsApp አለ።
የ WhatsApp እሺ ቁጥር ልንገርክ ዜሮ ዘጠኝ
አስር ዜሮ የኔን ቁጥር ልንገርክ WhatsApp ላይ የምትልክበት የኔ ነው እሱ ቁጥሩ ላይ ቁጥሩ
ቁጥር ልንገርህና WhatsApp ላይ ትልክልኛለህ ወንድሜ።
okay ዜሮ ዘጠኝ አስር የኔን ነው የምነግርክ okay okay ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት
ሰላሳ ሰባት አርባ ሰባት
አርባ ሰባት አዎ፣ ወይ ሜሴንጀር መጨረሻ ላይ ወይ ሰባ ደግሞ ሰባት
እ